ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳዎ
እንዴት ናችሁ?
እግዚአብሔር ይመስገን።
እንትን password ኤን መግባት እንትን አለ አላለኝም።
ምን የሁሉ ስፖርት እንትን ለመግባት ስል password ረስቼው ነው። ከዛ forget reset password ለማድረግ ይበል- ይበሉና አዲስ ያስገቡ።
እ እ forget password ይበሉና አዲስ password ይቀይሩ።
እኮ forget password ብዬ ኮድ ይላክልሃል አለኝና ግን አይመጣም።
ከቴሌ ስለሆነ በትዕግስት ይጠብቁ። የሚላከው ከቴሌ ነው OTP code።
okay በ SMS ይላካል እ, ይላል
SMS ላይ ነው የሚላከው።
እኮ እምቢ አለ ቆየ በጣም
refresh ያርጉና ከእንደ አዲስ ይሞክሩት። ኔትወርኮትን እ፣ ልክ መሆኑን check ያድርጉ።
ኔትወርክማ ደህና ነው የለም።
በቃ ካልሆነ ከቴሌ ስለሆነ ሪፍሬሽ ያርጉትና ይሞክሩት።